አሁን ደግሞ ጉሾ መደያ ርማ ሄሎ፣ ሰላም ጤና ይስጥልኝ። መስት ቤት አብሮ ይስጥልን።
አቤት።
እንትን ኮንፊርም ነው ይዝለዋል እንድታደርግልኝ ነበር።
እሺ፣ ስንት ብር ነው?
አምስት ሺህ ብር
ቤት ቤት ቁጥርህን ንገረኝ።
ዜሮ ዘጠኝ ሰላሳ ሰባት ሀያ ሰማንያ ስድስት የራሱ ነው ወሳኝ ስታር ሚቶ ሲተት ይቀመጣል።
ዛሬ ነው
አሁን አሁን አሁን
ሁለት ሺህ ብር
አምስት ሺህ ብር approve ያልሆነ ካለ አድርጊልኝ። ምንም ችግር የለም።
ቆይ እንዴ እሺ እሺ፣ የጠበኩሽ ነው። ችግር የለም።
ይሰማኛል።
እሺ፣ ያው ገብቶላል። እሺ፣ check አድርገው።
የትኛው ነው የገባው? አምስቱ
አምስት ሺህ ያዘዝክበት ቴሌ ብር ላይ እሺ፣ ሌላ የለም። confirm ሌላ የለም የለም። አባ ሁሉም ገብተዋል።
እሺ እሺ፣ ስለደወልክ እናመሰግናለን። መልካም ቀን።
እሺ፣ ለሁላችንም